ቤት እናቴ
ሌላ እ ሄሎ ወይ እንስስና ይኸውልሽ ልክ እንደዚህ አሁን login ካረግሽ በኋላ እ login ካረግሽ በኋላ እንደዚህ እሺ ሂሳብ ማየት የምትፈልጊ ከሆነ ሪፖርት ላይ ሄደሽ እንደዚህ daily report የሚለው አለ አይደለ አ
እሱ እንደዚህ ስትከፍቺው ራሱ ያመጣልሻል ከዛ እዚህ ጋር የፈለግሽውን shop አሁን ለምሳሌ ጋራጅ ከሆነ ጋራጅ መምረጥ ነው ይዘሩ ጋር እዚህ ጋር ማለት ነው የእናንተ ሁለቱ አይደለ ጋራጅ እና ሬድ ክሮስ አሁን አ አ- ለምሳሌ ጋራጅ ማየት ፈልጊ ጋራጅ ታረጊ ነው እዚህ ጋር ቀኑን ታስቀምጫለሽ ለምሳሌ ሰላሳ አንድን እንየው ነው ሰላሳ አንድ ከዛ ስትዪው የትናንት የትናንት ነበር አንተ የትናንት እ፣ እሺ
የ January አምስት ማለት ነው አንቺ አንድ መቶ ስልሳ ብር አዎ ይሄ ማለት የ sport balance ነው የትኬት ብቻ ያ አዎ የትኬት እሺ የ deposit balance የ deposit ደግሞ ልክ እዚሁ ሪፖርት ላይ ገብተሽ transaction እንደ ድሮ- እንደ ድሮ ማለት ነው አዎ እንደ ድሮ እቺ እንትና ብቻ ነው እቺ only መመለስ፣ direct አዎ። አዎ access ሌላ ጊዜም እንዲህ ነው የምናየው አይደለ አዎ ከዛ እዚህ ጋር ብቻ እንትኖቹን የምንቀይረው ብቻ ሳይኝ አሁን እዚህ ጋር እዚህ ጋር ጋራጅ ወይ ደግሞ አተበጭሮ አዎ በቃ ግልጽ ነው እሺ ከዛ search ስትዩ ቀኑን አስገብተሽ ያመጣልሻል out out የሚለው የ deposit የምታረጉት in የሚለው ደግሞ withdrawal የምታረጉት ይዝረዋል አዎ ለ customer የምንከፍለው አዎ በቃ እንደዚህ ነው እሺ ይኸው ነው አዎ በ- እ፣ ይሄ ነው የምታዩት አይደል? ሌላ ም- ማየት የምትፈልጊው አለ ማየት የምፈልገው የለም አይ ሌላ ብ- አዲስ ነገር ካለው ብዬ ነው አሁን አሳይሻለሁ አገባቡን ምናምን ስላለኝ okay አይ ያለው ይሄ ነው ብዬ ነው። አሁን ምናልባት ብር ትልኩ አትላኩ አላውቅም፣ እርግጠኛ ግን አለው ግን ሂሳብ ምናምን እንድታዩበት መሰለኝ። አይ ለ shop ኦች እናንተ አይደለም የምትልኩት አይደለ?
ለ shop እኛ አይደለንም የምንልከው አሁን ራሱ ቤት የእኛ ጋር ያለ አይመስለኝም balance እኮ እናንተ ለእኛ አሁን ላችሁ አዎ ፋይናንሶች ናቸው።
ፋይናንስ ደግሞ ይወጣሉ አዎ አይ ነው ቴሌግራም የጻፍላቸው አሉ።
ዝም ብዬ ልጻፍ አዎ password ኡን መቀየር ከፈለግሽ እዚህ ጋር እንደዚህ ልክ እንደ cashier ኡት የቱ ጋር አዎ እዚህ መቀየር አዎ my account አዎ ግን እዚህ ጋር አንዴ ልጠይቅሽ የምፈልገው ግቢ እስኪ ግቢ የት እዛው account ለመቀየር እሺ ይሄ password ኡ ከዛ my account አዎ ከዛ እዚህ ጋር current password new password confirm password ተመሳሳይ ነው የሚገባው አዎ አሁን current password እኔ ለምሳሌ አሁን የላኩልሽ አለ አይደል? login እንድታረጊበት እ? እ?
current password አሁን የላኩት አለ አይደለ? እኔ እ።
ዝም ብዬ password እና user ብዬ እም፣ so just አሁን ላይ ያለውን password ነው የምታስገቢው። current password እምህ።
new password እና confirm password አንድ አይነት ናቸው።
አንድ አይነት ነው።
የምትቀይሪያቸው ማለት እሺ እንደዚህ ብያቸው እኮ ጋራጅ ማለት ነው አዎ።
ብለው ተመሳሳይ password አስገብተን የከፈተልን ስላሉኝ ጥያቄ ሆኖብኝ ነው።
ነው አይ አይደለም። new password ደግሞ የምትቀይሩት፣ confirm password ደግሞ ማረጋገጥ ማረጋገጫ አዎ፣ እንደዛ ነው። ባለፈውን ብለሽን እዚህኛው shop እንደዛ ነው የቀየርነው።
አዎ።
ግን ጋራጅ እምቢ አለን። ተመሳሳይ ሶስቱንም ስናስገባ ነው የከፈተልን አለች ልጅቷ።
አይ አይደለም። ኧረ ተሳስታ ነው።
አዎ እንደዛ ነው የሚሆነው። ከዛ save ስትል ይሰራል ማለት ነው።
እሺ በቃ ጄሪ አመሰግናለሁ።
እሺ እሺ እሺ እሺ።